ሄሎ ሄለን ሰላም ናችሁ? ዘጠኝ ዘጠኝ ሰማንያ አምስት ላይ የሆነ ቴሌዊን የሚል እንትን ላይ ተመዝግቤ ነበር እሺ
እና ሩሉ ላይ እና አጨዋወቱ ላይ አልገባኝም። coin ኡ ምንድን ነው ወይስ ደግሞ ቲኬቱ ምናምን የሚለው ምን እንደሚገዛና እንዴት መጠቀም አለብን? እስከ ስለሱ መረጃ ፈልጌ ቴሌቪዥን ነው እና መልስ መመለሻ ኮይን ነው። የእድል ጨዋታ ደግሞ ትኬት ነው የሚጠቀሙት።
አቤት
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መረጃውን ለማግኘት።
እሺ
ከዛ መረጃ ሲመጣል እንግሊዝኛ ሰባት ቁጥር ሰጭና አማርኛ አድርግ።
ቋ- ቋንቋውን አማርኛ አድርጌዋለሁ። እ የሆነ ድምፅ ግን ስርዓትን ትፈጥራለህ፣ ብዙም አይሰማ አይሰማ።
አሁን አሁን
ሄሎ አቤት አቤት አይሰማም።
የሆነ ድምፅ የሚያስተጋባ ድምፅ ስላለ ለእኔ አልተሰመኝም፣ ሊሰመኝ አልቻለም።